ፋሲካን እኔ ድራፍት ላይ ከሚ ኦኬ ቴሌግራም ላይ ስላልሆነ እንዴ ነው እኔ ድራፍት ላይ ምን ማለት ላላየው ይችላል ኮምፕሊት ሄላ
አቤት ሄላ አቤት አረ እኔ አንተ የላክልኝ ፎቶ እኮ ሌላ እኮ ነው። ካይሮ የሚባል ሲስተም ነው። ይሄን ሲስተም እኮ አይደለም አንተ እየሰራ ያለው ጂአር የሚባል ሲስተም ነው።
እ ያው ጌሙን ጭኜልሃለሁ
እሺ እ በቃ በጂአሩ ባድሮ አካውንት አለ አይደል የምትገባበት አለ አይደል አ በዛ ገብተህ መስራት ነው እንግዲህ በቃ ይሄ ወላይታ አሁን የሚለው ሾፕ ፓስወርዱ የተጠቀኝ ነው ራሱ የነበረው ነው። ምንም የምትቀይረው ነገር የለውም እኮ መጀመሪያ ያለውን ያለው ነው። ይሄ ካይሮን ምናምን የዚህኛው አይደለም። ጀስት ይሄ ጂአሩ አለ አይደል አ የሱ ፓስወርድ ይሰራል እሱ በቃ ኦልሬዲ ያው ለምሳሌ ሎጊን አደረኩበት እዛው ከጎን ላይ ማለት ነው።
እ ይኸው እዚህ ጋር ኢቨንት አይዲው ላይ አዘዋለህ ከአንተ ሾፕን አ ይኸው እዚህ ጋር ኢቨንት አይዲው 861 ይላል አይደል እ
የጂአሩ ላይም ስገባ እንደዛ cashier ኡ ላይም እንደዛ ያመጣልሃል ማለት ነው።
እሺ ያው አንድ password ለሁለቱ ያገለግላል ማለት ነው። እሺ አይ ይሄኛው ይኸውልህ launcher ሯ game መክፈቻዋ ናት። ይኸውልህ ላሳይክ። launcher ማለት game ኡን የምትከፍትበት ነው።
እሺ አሁን እኔ ወጥቻለሁ። ልግባ። ቆይ ገብቼ ልደውልልህ።
እስኪ ግባና ደውልልኝ እሺ።
እሺ